ጤና ይስጥልኝ ቤተሰቤ ዲቦራ ነኝ ባኮምንደር ነው።
ግን ነበር check ለማድረግ ነበር ትኬት።
እሺ አለ ትኬቱ እጅ ላይ።
አዎ እሺ cash code ዋን ንገረኝ።
አስር
እሺ አስራ ስምንት እሺ ሀምሳ ሶስት ስልሳ አንድ ሀምሳ ሶስት ስልሳ አንድ አዎ እሺ እ lost ናት። እሺ
free bet ነው ይሉ እ የለውም የለውም።
እሺ ሌላ የለም፣ ነገር ኮዱ ትንሽ ስለሆነ እሺ አስር አስር እህ አስራ አንድ እሺ
ዘጠና ስድስት ዜሮ አምስት
ይሄኛው ባየር ሙኒክ ከዩኒየን በርሊን ያለው የተራዘመ አዎ።
ጨዋታ ስለሆነ ሀያ አራት ሰዓት መጠበቅ አለብህ። እሺ
እሺ ሳመሻ ሚቲንት የሚል የሚገኝ ደረግ እ ምን አልከኝ?
ጌሙት ብሏል እ፣ game ኡ በሀያ አራት ሰዓት ውስጥ ከተካሄደ እንደ ነጥቡ ይያዛል፣ እንደ ጨዋታው ውጤት ማለት ነው። ካልተካሄደ ግን የዚህኛው ይሰረዝና የሌሎቹ ነጥብ ይያዛል።
እሺ አመሰግናለሁ።
እሺ እኔም አመሰግናለሁ።